ሄሎ ሄሎ ሰላም ዋልክ?
ሰላም፣ እግዚአብሔር ይመስገን።
ደህና ይሁን። እንትን ቲማቲም እያዘዝኩ ነበርና እሺ፣ free delivery የሚለውን ሳለካ ከአራት ኪሎ ሳዝ ሶስት መቶ ሀያ ስድስት ብር ነበር የከፈልኩት።
okay፣ እሺ።
ትክክላል?
እ፣ ሉሉ በሚል ነው?
ሉሉ አዎ።
okay፣ የቲማቲሙን order እ፣ እንትን ቆይ እሺ፣ አንድ check አድርግሎት።
እሺ።
በዚህ ቁጥር ነው የታዘዘው?
አዎ።
የመሽ ሌላ ቁጥር አሉት እንዴ? እሱ አሁን።
ቁጥር ምናልባት okay፣ በዚህ order አል- አላወጣም ብሎ ነው። ሌላ ቁጥር አሉት? ሌላ ቁጥር እሺ ዜሮ ይጠቀማል?
አራት ቤት ዜሮ እሺ፣ 09 ስልሳ ዘጠኝ 69 ሰማንያ ሁለት ዜሮ ሰባት ዜሮ ሰባት
ሙሉ በሚል አዎ ሙሉ okay። አዎ በዚህ ነው መሰለኝ የታዘዘው። አዎ በዚህ ያው 326 ብር አይደል የከፈሉት? አዎ ይሄኛው 24 ሰዓት ሲሞላው fail ሲያደርግ refund እናደርግሎታለን። ይሄን ይተውትና አዲስ group create አድርገው ይጠቀሙ። እዚህ ላይ ሌላ ስራ ጥሩ።
ያስገቡበት።
እሺ በቃ አዎ ይሄ ሙሉ በ69 ቤቱ ይጠቀማሉ አይደል? ቴሌ ብር አዎ አዎ በቃ በሱ refund ይደረግሎታል fail ሲያደርግ።
እሺ እሺ እሺ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
ቤትሽ ነው እንዴ እንትን ያልሽው ብር